የቅድሙ hello ወይ ዮሐን እንዴት ነህ?
hello ዮሐንስ እንዴት hello።
ነህ? እሺ፣ ጫ- ጫካ አልታዘዝንም እያሉህ ነው።
አዎ ላልታዘዝም ብለው እኛን ደግሞ ሌላ order እጄ ላይ ስላለ ሌላ- ወደዛኛው order ሄጃለሁ ወደ ሀያ አራት
እሺ፣ እ፣ bot ላይ ያሳውቅሃለሁ።
አዝ- እሺ ቁስ ላይ ሰው እንትን ብያቸዋለሁ ስነግራቸው ከእናንተ አልተደወለልንም ስላሉኝ ከዛ በኋላ እኔ ደግሞ order ስላለብኝ ሌላ order ወደ ሌላኛው order order ሄድኩኝ።
እሺ፣ እሺ፣ በቃ bot ላይ እጽፍልሃለሁ።
እሺ እሺ